ሰላም ጤና ይስጥልኝ። ድር ገበያ
ጥያቄ ነበረኝ። ቴሌቪዥን ላይ ጠይቆ ነበረ።
ምን አልከኝ?
ጥያቄ ጠይቆ ነበር ቴሌቪዥን ላይ።
እሺ
ሚሻ ሚሹ ሚሻ ሚሹ የሚለው ዘፋኝ ማን ነው ስሙና ምን ብሎ ነበር?
እሺ እንዴት ታደርጋለህ መሰለ ስልሳ ሁለት ሀምሳ አንድ ላይ የጥያቄ መልስ ነው ብለህ የምታስበውን ምላሽ text አድርግ። ተመላአሚ ተሸላሚ ከሆንክ እኛ ደውለን information እንጠይቃለን።
Okay አሁን ማለት message ነው የምልከው።
አዎ ስልሳ ሁለት ሀምሳ አንድ ላይ የጥያቄ መልስ ነው ብለህ የምታስበውን ምላሽ text አድርግ።
እሺ፣ እሺ፣ አመሰግናለሁ። መልካም ቀን።